ሄሎ ጤና ይስጥልኝ ቅድስት ቤት ቅድስት ሰላም ኦርደር ይዤ ነበር ፒን አድርግልኝ ኦርደር ነበር ስልሳ ስድስት ሰማንያ ሰባት
ስልሳ ስድስት ሰማንያ ሰባት እሺ ቼክ አደርገዋለሁ የኛው ቻኑሊ ኑድል ስልሳ ስድስት ሰባቱ
እም ከመድኃኒዓለም ነው እስከ ኦሎምፒያ
ነህ?
እ
ማን ነው ስምህ ብሩ
ኦርደር ነበር እሱ ስንት ነው ስልሳ ስድስት ሰባት
ኮሎምፒያ ከኦሎምፒያ ከመድኃኒዓለም አድርግማ
ቆይ እስኪ አንዴ Hello ብሩክ Hello Hello ብሩክ አቤት ከኦሎምፒያ ነው እሺ እሺ ከዛው ነው የኔው እሺ ችግር የለም ኦሎምፒያ ሄድኩ ስለሆነ ካሜራ።
ስልሳ ስድስት ስልሳ ስድስት ሰማንያ ሰባቱን ከቦሌ ወደ እንትን ስለሆነ ኦሎምፒያ ስለሆነ pin አድርግልኝ እሱም እሺ check አደርግልህ ስልሳ ስድስት ሰማንያ ሰባት እሺ እሺ
ስልሳ ስድስት ሰባ ሰባት ነው ስልሳ ስድስት ሰባ ሰባት ነው አይ አይደለም ስልሳ ስድስት ሰማንያ ሰባት አይ የቅድሙን ነው አዎ የቅድሙን የ- ይሄ የቅድሙ ሀያ ሰ- አዎ አዎ እሱ ስልሳ ስድስት ሰባ ሰባት ነው የኛው ደግሞ ስልሳ ስድስት ሰማንያ ሰባት
ማን ጋር ነው እየጠራ ያለው